hello ጤና ይስጥልኝ Best Bet
hello ሰላም ነው? cashier code ልንገርሽ አንድ
እሺ አንዴ ጠብቀኝ
እሺ hello hello እሺ cashier code ኡን ትነግረኛለህ
ልንገርሽ cashier code አዎ ንገረኝ
አስራ ሁለት አስራ ሁለት ሰላሳ አራት
ሰላሳ አራት ሀምሳ ዘጠኝ አስራ ሶስት ሀምሳ ዘጠኝ አስራ ሶስት ሀምሳ ዘጠኝ አስራ ሶስት እሺ እሺ አንድ ጨዋታ ወጥቶብሃል ውስጥ ነው እሺ refund ም የለውም እሺ እናመሰግናለን መልካም ቀን